ሰላም ነው። እንትን ብር ከቴሌብር ወደ ሁሉ ስፖርት account ልኬ መሀል ላይ ቀርቶብኛል፣ አልገባም።
እሺ ከቴሌብር የተላከሉት message በቴሌግራም ይላኩልን።
በዚህ በ- በ- ስልክ በዚህ ነው መልካው።
ቁጥር ያዙ
እሺ ንገሪኝ።
ዜሮ ዘጠኝ እ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
አዎ ልክ ነው።
እሺ እሺ እማዬ፣ እሺ አሁን ልካለሁ።
እሺ